ኤላ
አቤት አካም ጅርቱ
ሄሎ፣ አካም ጅርቱ እንዴት ናቸው ወይ
ሰላም ነው?
ተደውላችሁ ነበር እና አሁን ስልሳ አምስት ሰማንያ ሰባት ላይ ከተለዊን አገልግሎት ነው
አ እና ምን እናገዝ ጥያቄ አላቸው
ስንት ስንት ሰማንያ ስድስት ሰማንያ አምስት
ሄሎ ሄሎ